hello፣ እንዴት ነሽ?
አልመጣሁም ዛሬ እ ዛሬ አልመጣሁም።
ለምን?
እንጃ እንቅልፌ እምቢ አለኝ እና ተኝቼ እንዴ ቁልፉስ? ሳራ ቁልፍ ይዘሽ አትቅሪ።
አደባባዩ ጋር ነኝ።
ምን ሆነሽ እንዴ?
አደባባዩ ጋር ነኝ።
አን- የቱ አደባባይ?
እዚህ አራት ኪሎ አራት ኪሎ እ እስቲ ሄዳ አዎ።
ስልክ ስጪኝ በእናትሽ እርቦኛል ምን እንደምበላ ራሱ ግራ ገባኝ።
እሺ፣ ልል- እ text ላድርግልሽ?
እስቲ text አድርግልኝ ምን አለሽ?
እሺ።
ተመለስ።
እሺ